Ach, Dann display Pradesh Limited. Hello?
Hello. Hello, Sunil. Oh, hello, Sunil.
Pradesh?
Hello.
Hello?
ሲስተር እንደት ነሽ?
ሰላም ነው?
ሰላም ነሽ? ሰላም ነሽ? በእናትሽ አንድ ችግር አለ። ሶስት መቶ ትናንትና ሞት ትናንትና ማታ ወጣ በስቲበት ብቻ እሺ።
በንድ በንድ ነው ይሄዳል።
እሺ ደውለ ሰው ቀን ነበረ?
አ ጠርጡ አትደውሱ ታክላለህ እንትን ይላል። ከዛ አዎ እንዴት ነው?
ሲስተም ምንም አታውቅም።
ሳንቲም ፔ ሲስተም አስቸግሯል። ስላስቸገራቸው ነው። አሳውቀናቸዋል።
አ- አንሳስተካ- አሳው- አዎ፣ አንሳስተካ- አሳውቀናቸው እኛ ማስተካከል አንችልም። እነሱ ናቸው ማስተካከል የሚችሉት። ግን አሳውቀናቸዋል። ሲስተሙ እንደተስተካከለ ይገባላቸዋል ብለውናል። እሺ
እሺ ይበላል።
ይቅርታ አለ።